በጣም ሲምፕል ሆነ የተሰማኝ ነገር ቢኖር ደስ ጤና ይስጥልኝ እንደዚህ እና ደስ ይላል።
ጤና ይስጥልኝ።
አብሮሽ ስለ ሰላም ዋሉ።
እግዚአብሔር ይመስገን። ቦታ ለመያዝ ነበረ እሺ ይቻላል። መደበኛ ነው ቪአይፒ መደበኛ ስልኮትን ይንገሩኝና በሊንክ መመዝገብ ይችላሉ ከይቅርታ ጋር ንግድ ኦኬ፣ ባንክ ኦልሬዲ ሰራ አ- አይሰራም። አዎ፣ ሬጂስተር አድርጌያለሁ
ምን አሉ register አድርገዋል።
register አድርጌያለሁ። አዎ፣ ስለማይሰራ ነው የደወልኩት።
እሺ ቴሌብርስ ይች- መጠቀም ይችላሉ ከይቅርታ ጋር ቴሌብር በቴሌብርም ካልሆነ ችግር የለውም። በአካል መጥተው ትኬት መቁረጥ ይችላሉ። ኢንተርኮንቲኔንታል ሆቴል አለን እዛ የትኛው ጋር አዲሱ ነው አሮጌው ነው?
ካሳንቺስ ያለው አዲሱ ነው። ዘመን ባንክ አጠገብ ያለው
ዘመን ባንክ ፊት ለፊት ያለው
no እዝ- እዛ ታች ያለው የድሮ ዘመን ባንክ አይደለም።
አ፣ እዚህ ጋር ያለው Intercontinental Intercontinental luxury የሚለው ጽሑፍ ያለበት ማለት ነው።
እሺ፣ እሺ፣ ግልጽ ነው?
አመሰግናለሁ።
በጣም ምንም ችግር የለውም። እሺ፣ እሺ፣
አመሰግናለሁ።
አመሰግናለሁ።